ሄሎ
ሄሎ፣
አቤት ጤና ይስጥልኝ።
ሰላም ደህና እ፣ ባለፈው ቅዳሜ ማታ CT scan ውጤት በሲዲ ሰጣችሁኝ። እ፣ ስልክ ወስዳችሁ ትንሽ በቴሌግራም አላካችሁልኝም።
እኮ እዛ ስልክ አልሰጠዎትም የእነሱን ስልክ የእነሱን ስልክ ሰጥቼ በዛኛው ስልክ አልተላከልኝም ውጤት። ሲዲውን ብቻ ነው የሰጡኝ።
እኮ በዛው ስልክ መደወል ይችላሉ በዛው ስልክ እንደውል፣ በተሰ- ስልክ- እ በተሰ- በሰጠናችሁ ስልክ እንደውል።
ሳይሆን ይሄ ዜሮ ዘጠኝ ሌላ ስልክ ልስጦት እነሱ ጋር ይማራ ሲቲ ስካን ያሉበት ማለት ነው እሺ፣ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ እሺ፣ ደውዬ ልጠይቃቸውና
ውጤት ላኮልን ይበሉ እሺ